ሄሎ
በአንድ ወድቄ ነበር።
እሺ ካሸጎጡ ንገረኝ።
መቶ ሀያ አምስት እሺ
ዘጠኝ ሀምሳ ሁለት እሺ ዘጠና ሶስት
አዎ በአንድ ወድቀ ነበር።
ሶስት ጊዜ የተቋረጠ ትኬት ነው።
እ ምን አልከኝ?
ሶስት ጊዜ የተቋረጠ ትኬት ነው።
ሶስት ጊዜ የተቋረጠ አዎ
ምኑ ነው የተቋረጠው?
ትኬቱ
እንዴት ተቋረጠ ማለት
ማለት ሶስት ጊዜ ነው የወጣና በአንድ ወድቀናል ነው የምልህ
ይኸውልህ እና ደውልላቸው ብሎ ነው።
total odd ዱ 21 ነጥብ ሁለት ሰባት ነው። በአንድ ጨዋታ ወድቀሃል አዎ።
ውስጥ ነው ማለት ነው ትኬቱ።
አዎ
ስለዚህ ምንድን ነው ችግሩ? ምንም እዚህ ጋር ችግር እያዩ አይደለም።
እና አይመለስልኝም ሙሉ ተመላሽ የለውም።
የለውም አዎ አዎ እሺ።